ሄሎ ጤና ይስጥልኝ ችብችብ
ሰላም ችብችብ እንትን order ኤ ወጥቷል ብዬ ለመጠየቅ ነበር። ይቅርታ።
እሺ ስልክ ቁጥሮስን ይነግሩኛል?
ዜሮ ዘጠኝ እሺ አርባ ሰባት እሺ ሰባ ስድስት እሺ ሀያ ሁለት እሺ አርባ ሶስት
እሺ ለሚ አይደል?
አዎ
አዎ ወጥቷል። የ driver ስልክ ልስጦች?
አዎ ስጭኝና እሺ ዜሮ ዘጠኝ ሀምሳ አንድ አንዴ ይቅርታ እሺ
እሺ አንዴ እስኪ ይቅርታ በጣም ችግር የለውም።
ዜሮ ዘጠኝ ሳን ሰማንያ ዘጠኝ እሺ አርባ ስምንት እሺ ሰማንያ
እሺ ማቲያስ ይባላል። ይደውሉለት።
ማቲያስ አዎ እሺ አስር ኪሎ ሽንኩርት ነው አረ
ይሄ የካሮት order ነው። ሽንኩርት አለ። okay እሺ፣ አንዴ አለ ጠብቀኝ።
ውዴ አዎ ሽንኩርትም እሱን የያዘው ሽንኩርቱ አስር ኪሎ ሽንኩርት አስር ኪሎ ቲማቲም አምስት ኪሎ ካሮት አምስት ኪሎ አዎ
ሁሉንም እሱ ነው የያዘው ሁሉንም እሱን የያዘው።
እሺ እሺ እኔ እና- እሺ አመሰግናለሁ እናመሰግናለን። መልካም ምሽት።
ሄሎ